ሄሎ ሄሎ ወይ እንዴት አደርክ?
እግዚአብሔር ይመስገን አማን ነው አለን አባቴ።
አለን አለን። እስኪ AnyDesk ንገረኝ። የትናንትን ነው አልቋላ አልነበረ እንዴ?
screen ኑ ብቻ ነው ያለቀው እኮ የ cashier ኦቹ ገና ነው።
እኮ የ cashier ኢን የቀረው እንጂ installation ኡ አልቋላ አዎ፣
እኮ በቃ እሺ። AnyDesk ላክልኝና የ cashier ኦቹ እንገባላሉ።
ልክ ያለው እኮ በዛ በቴሌግራም ላከው።
አዎ፣ ልክ ያለው እሺ አስራ ስምንት ዜሮ ስምንት የሚለው ነው።
አዎ፣ አዎ፣ እሺ ሰባ ሶስት accept ነኝ።
መጨረሻ
እሺ አባ እሺ።
መጥቻለሁ እንዳያሳስብህ።